ጤና ይስጥልኝ። አሁን
ሰላም እንዴት ነህ?
እግዚአብሔር ይመስገን።
የት ነበር? ቲክቶክ ላይ ነበር ቁጥራችሁን ያገኘሁት እና አድራሻችሁ የት ነው?
ለቡ ነው ወሎ ሰፈር።
እም?
ለቡ branch ነው ወሎ ሰፈር።
okay እንትን skin type ብቻ ማወቅ ይቻላል ወይ ደግሞ ምን አይነት product መጠቀም እንዳለብኝ?
እሺ ምን ለመጠቀም ፈልገሽ ነው?
skin type ን ብቻ ለማወቅ እንደዛ ሰሪ- ስታ- ትሰራላችሁ?
አዎ ይችላል።
ስንታም skin type ብቻ ለማወቅ ዋጋ ማወቅ ይቻላል?
ዋጋ ማወቅ አይቻልም።
okay ታይቶ ነው የሚታወቀው?
አዎ ሳይቱ እንጂ እኛ ማወቅ የካርዱ ብቻ ነው እኛ የምናውቀው እሱን ዶክተር okay።
ካየሽ በኋላ ካርድ ብቻ ስንት ነው?
የካርድ አንድ ሺህ ብር ኦኬ እሺ እሺ ማመጣለሁ። እሺ ቴንኪው
እሺ።